ተገልግል
ሄሎ ጤና ይስጥልኝ ኢትዮጵያ ዳዊት ነኝ ባንኮች መለዳ
ከብሔራዊ መናፈሻ ደውለው
ደስታ ጌታለኝ ደንበኛችን
ከብሔራዊ መናፈሻ ነው ደውለው ብሔራዊ መናፈሻ እሺ ባንኮች መለዳው
ማሽን ትንሽ አስቸግሮ ነበር
እሺ ማሽን አስቸግሮት ነው
ሶኬት ስንሰራ ቆጣሪ እየመለስ አስቸግሮ አሁን እሱ እንትን ማሽኑ ነው
አዎ
ይሰማል ደንበኛችን አዎ አዎ ነው የድራፍት ማሽኑ ነው የድራፍት ማሽን እሺ ምንድን ነው የሆነቦት short እያደረገ ይመልሳል ከቆጣሪ
እሺ ከቆጣሪ ይመልሳል
ስንሰካው ከቆጣሪ እየመለስ አስቸግሮ
እሺ ደንበኛችን ቢጫ ኮዱን ላስቸግሮት
እሺ ቆይ አይቼ- ሀምሳ ሶስት ሀያ ስምንት ቆይ አይችል እንገራ ደውሉ